ጤና ይስጥልኝ አርፌ ረዲት ነኝ። የባኩ ምንርዶ
እንዴት ነሽ?
እግዚአብሔር ይመስገን።
አሁን ቴሌግራም ላይ ልክ ነበር መልስ የሰጠኝ የለም። ስክሪንሻት ላከለች ልከውልናል ደንበኛችን።
አዎ ልክ ያለው ዘጠና ሁለት ስልክ ላይ ልክ ያለው እሺ ማን በሚባል ስም ይላኩልን?
ሶማር ለመን አሰፋ ዜሮ ዘጠኝ ሰላሳ
ትንጣጥናል ድምፆ ትረቋል ትንሽ የቴሌግራም ስሞትን ይንገሩኝ።
ዜሮ ዘጠኝ ሰላሳ ስምንት ሀሎ ይሰማል ደንበኛችን?
ይመኛል እሺ ቁጥሮ ቁጥሮትን ወይ ደግሞ ስሞትን ይንገሩኝ።
ቶማስ ሰለሞን አሰፋ ነው እሺ
ዜሮ ዘጠኝ ሰላሳ ስምንት አርባ ዘጠኝ
እሺ ሰላሳ ሶስት ሰላሳ ስምንት
ሰላሳ ስድስት
ዜሮ ዘጠኝ ሰላሳ ስምንት አርባ ዘጠኝ እሺ ሰላሳ ሶስት እሺ ሰላሳ ስምንት
እሺ አግኝተናል ደንበኛችን፣ እናመሰግናለን። በተሻለ መጠን በፍጥነት ለመስራት እንሞክራለን።
ኦን ወይ እዛ ጋር የተላከ አንድም ሌላ ልንገርሽ አጠገቤ ስለሆነ
እሺ የሌላ ሰው ነው።
ያ የምስራች ሰለሞን ክፍሌ አሁን ደውላ ነበር።
እሺ
ዜሮ ዘጠኝ ሰባ ሁለት
እሺ ዜሮ ሁለት እሺ ሀያ ዘጠኝ ዘጠና
እሺ ደርሶናል ደንበኛችን፣ እናመሰግናለን።
እባክሽ ስለበድልኝ እሺ መልካም ምሽት ይሁንልዎት።
አመለጠ